ሰላም ጤና ይስጥልኝ። እባክዎ ምን ልርዳዎ?
አሁን ደውላችሁልኝ ነበረ ተስተካከለ? አንድ ሰው ይጎድላል ብለሽኝ ነበር።
ምን ነበር? ይቅርታ
check ታደርጊልኛለሽ? order ነበረኝ እና
ኦርደር እም፣
በዚህ ቁጥር ነው order ያደረጉት?
አዎ
ቆይ እሺ አንዴ።
ተደውሎልኝ ነበር እና ብዙወርቅ ነው?
አዎ አዎ
Okay በሰል የትላንት order ማለት ነው።
አዎ አዎ አዎ ትላንት ላይ ያዘዙት። Okay። Location የት ነበር የሞሉት?
እም፣ ሎኬሽን የት ነበር የሞሉት?
እዚህ ጎላጉል ሀያ ሁለት ጎላጉል
Okay ሀያ ሁለት ጎራ ማታ ላይ ነበር completed ያለው group ኡ።
አዎ አዎ አዎ ለዛ ነው ማለት ነው። አልወጣም ይቅርታ።
እሺ ግን ብቻ እ፣ ችግር የነበረው ተስተካክሏል።
ምኑ ነው የሚስተካከለው?
ደውላችሁልኝ ነበርና አንድ ሰው ምናምን እ፣
Okay ምን ነበር product ኡ ምን ነበር?
አንድ ሰው ይጎ- እንትን ይላል አንድ ሰው አባል አይደለም ምንድን ነው አይደለም እኮ አንድ ሰው ይጎላል አንድ ሰው አስተካኪ ይግባ ብለን ነበር። ልክ ነው፣ ግን ምን product ላይ ነበር? አሁን እዚህ ሁሉም product አልነገር ነው።
ሽንኩርት መሰለችኝ ያለችኝ ሽንኩርት ነው አይደለ? okay ሽንኩርት ሞልቷል። ሽንኩ ለምሳሌ እሺ።
በአምስት order ያደረጉት አዎ ሽንኩርት፣ ድንችና ቲማቲም ነው completed ብለዋል group ኦቹ። ነገ ነገ መምጣት ይችላል። ነገ ይመጣሉታል።
በቃ እሺ በቃ እሺ፣ መልካም ቀን።